ሄሎ ሰላም ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
እንዴት ነሽ?
በማኮን ሪል ስቴት አለው አለን አለን። እንትን ነው ሬል የሆነ ህንፃ ነበራችሁ እና እሱ ጋር ኪራይን ለመመዝገብ ፈልጌ መላቁ
ኪራይ ምን አሉ?
ኪራይ ለመመዝገብ ሄሎ
አላ
ሄሎ
ወይዬ ወይዬ ይሰማል
ሄሎ አለ ወይዬ ይሰማል አቤት ወዬ ይሰማል አው አው ይሰማል አሁን ካሳንቺስ ጋር ለኪራይ ያዘጋጃችሁት ህንፃ ነበረና
ኦ እሱ ኪራይ ፈልገው ነው እ
እሺ እ ስልክዎትን
ምን አልሽኝ?
ምዝገባ ላይ ነን ምዝገባ ላይ ነን አሁን እየመዘገብን ነው እና ገና እንትን እሺ።
ስላላለን መጥራት ስላልጀመርን በዚህ ቁጥር okay በዚህ ቁጥር text ከሚያደርጉ እሺ ስሞትና ስልኮት ይሄ ነው ይሄ ነው ስልኬ።
አስራ አንድ ቤት ስልሳ ስምንት ሰላሳ ስምንት አ አ እሺ ስሞትንና ለምን purpose እንደፈለጉት ንገሩኝ እመዘግቦታለሁ ለሴራሚክ እና እም፣
ለሴራሚክ ቤት የባኛው ስሞትን እሺ እሺ ጽዮን ስሞት ጽዮን ይፍሩ
ጽዮን ይፍሩ።
ይፍሩ እሺ እሺ እንደውላለን እሺ እናቴ አመሰግናለሁ።
እሺ መልካም ቀን እሺ እሺ